ላይ ሄሎ ሄሎ ወይ ወይ ዲቦራ አዎ ዲቦራ ነኝ ከቤት ቤት ደውለልኝ
ዋው እንትን ያኛውን አወጣሁት እሺ የመለችው ላምጣው?
ማለት ነው እሺ እና ይሄኛውን ብቻ ነው የቀረው እንትኑ ማለት ነው
እሺ ኮምፒውተር ላድርጋቸው እነዚህ
እነዚ- እነዛ መለሹ አይ የእንትኑን አ፣ ሶስት ሺህ ሶስት መቶ ነው የቀረውና እሺ እሱን አ፣ መመለስ ምቺ ከሆነ ወደዚህ ብመልሽልን ደስ ይለኛል።
እንትን already ማቺ ከሆነ እሺ አዎ ማቺ ከሆነ ደግሞ process ኡን ማለት ነው እንድጨርስ አ፣ ብታደርግልኝ ደስ ይለኛል።
እሺ እሺ እንትን already አሳውቄልሃለሁ ልኬላቸዋለሁ ለቻፓ ትንሽ ጠብቀን እሺ።
ይገባል ነው ያሉት ትንሽ እሺ።
ከበዛ ነው እናስገባዋለን ብለዋል እኔ መመለስ ስለማልችል already confirm ስለተደረገ መመለስ አየ አየ ችግር የለውም።
እነዚህኛዎቹን confirm ላድርጋቸው ልካቸዋል ወይስ already confirm ተደርጎ ነው አ፣ እንትን ብያለሁ አ፣ ኮ- ኮ- እንትን በያቸው ካ- cancel በያቸው ሁሉንም አ፣ ማለት አውጥቼዋለሁ።
አውጥተኸዋል አዎ አዎ ገብቷል ወደ ቴሌብር ገባ አዎ ወደ ቴሌብር ገባ እሱ ከ- እንደ አዲስ transaction ስለሆነ confirmation አየሽ አመሰግናለሁ እሺ እኔም አመሰግናለሁ እሺ መልካም ቀን ይሁንልህ እሺ ላንቺ እሺ